ነው የደረቷ ያንገቷ ጌጥ ዶቃ ነው ቀለማት የደመቀ እንደ ፈትል እንደ አገር ልብስ እንደ እናቷ እጅግ ውበቷ ረቀቀ ዜማ ነው ሳቋ ለነፍሴ ሙዚቃ ፍቅር ነው ለልቤ የሚበቃ ቆንጆ ናት ልጅ ጠግናት የውብ ዳር ውበት ብሷ አይለካ ይህ እንደ ኔታ ጽሑፍ እንደተለቀመው መልክሽ የእጅ ስራ ውበትሽ ምንከን የለው ስም አለሽ ወይ ውቢ ስም አለሽ ወይ መሳይ ሸለም ታውቂያለሽ ወይ እንኳን ተኩለሽ አይኖችሽም በውበት ከሽነሽ ቤቢ እንኳን የክቱን ልብስ ጥጥሩን ቀሚስ እንዲዘንተሽው ባትኳይም ታምሪያለሽ መልክና ጸባይ ከውስጥም ሆነ ከላይ አንቺ ሰው ታምሪያለሽ። ቃልሽ ሐቅ ነው፣ ሳቅሽ ሙዚቃ ነው፣ አንቺዬ ታምሪያለሽ። ስትሆኝ እንደ ልብሽ ደስ ትያለሽ ትያለሽ ታምሪያለሽ ባትኳይም ታፍሪያለሽ ይደምቃል ይፈካል አንቺ ያለሽበት መልከ ብርሃን ይለያል የቆምሽበት ሲያይሽ ውሎ አይኔ ሲያይሽ አደረ መቼ ጠገበሽ አሻግሮ እያማተረነ እተይ ማነሽ ተይ ማናት እያሉ ያዩሻል ከሰው መሃል ነጥለው ይለዩሻል ሰው በፍቅር አንቺን አይቶ ቢወድቅም አይፈረድም ከቶ ለእኔ አይደንቅም ደስ ይላል ደስ ይላል አይንሽ ደስ ይላል ስትስቂ ማመልክሽ ፈክቶ ይዩኝ ይላል ይበቃል ይበቃል ለዓለም ይበቃል ውበትሽ ልዩ ከሴት ሁሉ ይልቃል እኩለሺው አይኖችሽም በውበት ከሽነሺው baby እንኳን የክቱን ልብስ ጥጥሩን ቀሚስ እንዲዘንተሺው ባትኳይም ታምሪያለሽ መልክና ጸባይ ከውስጥም ሆነ ከላይ አንቺ ሰው ታምሪያለሽ። ቃልሽ ሐቅ ነው፣ ሳቅሽ ሙዚቃ ነው፣ አንቺዬ ታምሪያለሽ። ስትሆኝ እንደ ልብሽ ደስ ትያለሽ ትያለሽ ታምሪያለሽ ባትኳይም ታፍሪያለሽ እንደተለቀመው መልክሽ የእጅ ስራ ውበትሽ መጋን የለው ስም አለሽ ወይ ውቢት ስም አለሽ ወይ መሳይሽ የለው ታውቂያለሽ ወይ እንኳን